ይጣፍጣል። ሌላ ሌላ ሌላ ዜና አብረሽ
ዜና አለ እንትን አይሲ አይሲዚ አንድ በር አይቼ ነበረ ምን ላይ?
ቴሌግራም እንትን አይሲዚ አይቼ ነበረ ሁለት ሺህ- ሁለት ሺህ ዘጠኝ አለ
ምን ሁለት ሺህ ዘጠኝ አባት አይሲዚ ፒክአፕ ኦ አይሱዙ የለንም።
እሺ አይ አይሱዚ ትንሽ ትልቁን አይደለም እኮ የአይሱዚ ፒክአፑን ነው የምልሽ ትንሽ
okay pickup ኣን እሺ፣ ቁጥር ልስጥህና check አድርገዋ።
እ እ እ እሺ ስጪኝ ቁጥር ልስጥህና check አድርገው አባ እሺ እሺ እሺ ንገሪ ዘጠኝ አስራ አንድ ዜሮ ዘጠኝ አስራ አንድ ሀያ ስድስት
ሀያ ስድስት ዜሮ ላይ ዘጠና
ሀያ ስድስት ዜሮ ዘጠኝ ዘጠና አዎ እሺ thank you እሺ እሺ አባ እሺ